ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
አራት ቀን አምስተኛ ቀን ነው ዛሬ ስጠይቅ ማለት ነው። ብር ተበልቻለሁ በዚህ በእንትን በሁሉ ስፖርት account አስገብቼ
ተበልቻለሁ ማለት ማለት ምንም ነገር አ- ከቴሌ ብር ወደ ሁሉ ስፖርት ልኬ አልገባም። message ግን ልኮልኛል ቴሌ ብር።
ቴሌግራም ላይ ልከዋል።
ቴሌግራም ላይ ስልክ ቁጥር ልክ ያለው እንትኑ transaction ኑን ልክ ያለው ምንም መፍትሄ አልሰጥም። አምስተኛ ቀን ነው።
አንዳንድ ጊዜ የኔትወርክ ችግር ስላለ ነው ሊስተካከል እናሳውቀታለን።
አምስት ቀን ሙሉ አምስት ቀን ሙሉ አረሽም ነው ማርያም።
በእኛ ብቻ- በእኛ በኩል ብቻ ሳይሆን በእነሱ በኩል አንዳንድ ጊዜ pend ይሆናል። ለዛ ነው ኧረ አይደለም እንዴ ሌላ ሌላ ቤት እንዲሰራ የለም የእናንተ ብቻ ነው እንደማይሰራ
ድጋሚ አስተላልፍ ይሉታል።
የሚያስጠላ ቤት ግን እግዚአብሔር